ሌላ hello ከሪ
ወይ አረ ኮኮን ስልክ እያነሱ አይደለም።
እ
ኮኮን ስልክ እያነሱልን አይደለም። እዛ አካባቢ ነህ?
ኧረ እኔ ያለው ወዚህ ነው ሚካኤል ደርስ ነው ወደ ሰፈር የገባው ነው።
የት?
ወደ ሚካኤል ደርስ ነው ወደ ሰፈር የገባው ነው።
አረ ቀልድ እያነሱ አይደለም ስልክ ኮኮኖች። መልሰሃል አንተ በእርግጠኝነት
ወላሂ መልሼዋለሁ። ኧረ እኔ በቃ ሳልመልሰው- በዛ ከሆነ እሺ complete ተብሎ ያድርና ማለት ነው ከሪም እ ነገ check ተደርጎ cancel ይልልሃል።
ኡ እቺ ነገር እኮ ነው ያናለ እቺ አይ እኔ ነገር እኮ ነው።
ያስጠላል እኮ ግን አሁን እ፣ እኔ አስተላልፍ የሌለበት ስልክ እያነሱ አይደለም አሉኝ ኮኮኖች። እንደዛ ከተባለ ደግሞ complete ሆኖ አድሮ ነው ያው እንደሌላው ጊዜ
እንደገና cancel የሆነው አዎ ጠዋት ላይ check ተደርጎ ሰዓት የሰዓት ገቢዎች ናቸው ደግሞ እነሱ ደግሞ እ?
ጠዋት ገቢ እ? እ?
እንሰራ ብቻ አሁን አሁን የማታ ገቢዎች ናቸው የሚቀበሉን።
አዎ እኮ የማታ ገቢዎች ይጠየቃሉ። አ ታዲያ
እንደዛ ከሆነ
መቼስ አንተ የሰጠኸውን ሰው ታውቃለህ አይደለ? ነገ ሄደህ ጠዋት አሁን ወጥቶ ጠዋት አላገኘውም ማለት አይ የጠዋቶቹ ጠዋት ናቸው።
አታገኘውም፣ ግን even አዎ።
እንኳን ሄዱ እንደዚህ ነው ትላለህ። ይሄኛውን የተቀበለኝ ለማለት ማታም እንኳን ሄደ እንደዚህ አይነት ነው የተቀበለኝ እ
ስማ ቃቸዋለሁ ነገሮች በዛ ከሆነ እነሱ ድጋሚ እንሞክራለን። አይሰራም ነው ያሉት። ምንድን ነው ያሉት?
ማን አዎ ስልካቸው አይሰራም ነው ያሉት።
የት ነች? የኮኮ የኮኮ ናት።
ለማንኛውም ከሰራ ሰራ፣ ካልሰራ ግን ኮምፕሊት ተብሎ ነው የሚያድረው። እሺ
ናት መቼ ናት? ችግር እ?
የለውም።
እ? እ?
ብቻ ሴት ናት፣ ችግር የለውም በቃ እሺ እሺ፣ ከሪማ እሺ፣ ቻው፣ ደህና ደህና ማለት